hello ሰላም ጤና ይስጥልን።
ጤና ይስጥልን።
አድማስ ሴኪሪቲ አዎ እንዴት አደርክ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊንታ እባላለሁ ከዊፕላስ ሶሊዩሽን ቴክኖሎጂ ነበር ምደውልልህ።
እሺ ድርጅታችን ዊፕላስ ሶሊዩሽን ሀምሳ አይነት አገልግሎቶችን በአንድ application ይዞ መጥቶ ነበርና ከዛ መካከል ደግሞ security service ነበረ አሃ፣ እና እርሶም ድርጅቱን በነጻ register በማድረግ ወደ ገበያው አብሮ እንዲቀላቀሉ advert እንዲያደርጉ ልጋብዞት ነበር የደወልኩት።
አሃ፣ አሃ። ይቻላል እሺ ፍቃደኛ ከሆኑ በቃ link ኡን እልክልዎታለሁኝ።
ይላኩልኝና እናየዋለን።
እሺ እንደ አመሰግናለሁ።
አዲስ እንትን እንደማለት ነው። ይሄ website ላይ የሚያስተዋውቅ ነው።
yes ዊ ፕላስ ነው። ሀምሳ አገልግሎቶች አሉ ለ- የተለያዩ beauty salon ኦች፣ ሶፋ ቤቶች፣ ፈርኒቸር ቤቶች link ኡን እና- ላኩልኝና okay ከዛ ያ እናየዋለን።
ይሉታል እዛ ውስጥ register ማድረግ ይችላሉ። አመሰግናለሁ። እሺ እሺ።